सबकिछु एखन चुप हेल' आबै ሰላም ጤና ይስጥልኝ ዶይኪቲዩብ ነው።
አብሮ ይስጥልን።
እሺ የቀጥታ ስርጭት ላይ ነን። እሱ ድንቅ ልጅ መጠቆም ይችላሉ።
እጹብ ድንቅ ልጅ ለመጠቆም አልነበረም።
እሺ ስልካችሁን ቢስላ ላይ ነው።
እሺ ምን ነበር ሆስፒታል ጉዳዩት?
ሆስፒታል እያስተዋወቃችሁ ነበረ እሺ
እና የት አካባቢ እንደሚገኝ እ፣ ቦ- እ፣ ፒያሳ ነው ያላችሁት?
ምን አሉኝ? አካባቢውን ነው አካባቢው ፒያሳ ነው ያለው። ፒያሳ
እሺ እሺ፣ ድጋሜ እንዲነገር አስተላልፍልዎታለሁ።
እሺ፣ እሺ፣ እናመሰግናለን ስለደወሉ። መልካም ምሽት።
እሺ፣ እሺ።